ጤና ይስጥልን ምን ልርዳዎት?
የሆነ መኪና ፈልጌ ነበር ሁለት ሺህ አስራ እ
ሁለት ሺህ ስንት?
ሁለት ሺህ አስራ
ምን አባት ይቅርታ ጫጫታው ነው የሚሰማው።
ሁለት ሺህ አስራ አንድ ሁለት ሺህ አስራ አንድ ምን መኪና ነው ሁለት ሺህ አስራ አንድ? ምናምን
ሳይፌል ሳይፌል
ይቅርታ አባት ወይ ወጥተው ይደውሉልኛል። እየሰማኝ አይደለም። ይቅርታ በጣም